hello hello በይ።
ጤና ይስጥልኝ።
ሰላም እሺ።
ጠብታ አምቡላንስ።
አዎ ጠብታ አምቡላንስ ነው።
okay። እሺ የካቲት አስራ ሁለት ነበርና አዲስ ሆስፒታል refer ነበረ
refer ነበራችሁ። እሺ እና መኪና ፈልገን ነበር እና ከሐኪሟ ጋር እንድታወር ይፈልጋል። ከዛ ቀሪ ከኛ ጋር እሺ፣ መልካም እሺ።
ዶክተር ሄሎ ዶክተር
ሄሎ ሄሎ።
ሄሎ
እሺ አቤት፣ ሰላም አቤት፣ ናችሁ?
አይሰማም?
አሁን ደህና ናችሁ? እ፣ ፔሸንቷ እሺ እ፣ ሲዘ ስልሳ አምስት ዓመቷ ነው እና ስልሳ ይሰማል?
እሺ፣ አዎ እኛ ጋር kept የሆነችው ይሰማል፣ ይሰማል።
እሺ እናቴ CHF አላቸው with pulmonary edema እና MI ም consider ተደርጓል። non-STEMI ያላቸው
Okay ኦክሲጅን require ያደርጋሉ።
አዎ አሁን reservoir ላይ ናቸው። አስራ አምስት አዎ አዎ አስራ አምስት ሊትር with reservoir ላይ ናቸው።
Maintain ያደርጋሉ ግን በአስራ አምስት ሊትር አዎ ዘጠና ዘጠና አንድ ነው።
Okay ሌላ okay እ፣ እሺ እሺ so የሚሄዱ So- የት ነበር? የት ሆስፒታል?
አዲስ ህይወት
አዲስ ህይወት።
አዎ መልካም ማን ልበል የ patient ኡን ስም እ፣ አልያ